እየደወልኩ ነው እኔ ስልክ ማንም አላለም። እንደዛ እንደዛ ማሚ ይደቁ ይፈልግም ቦታ ጭሬ ነው እዛ። አረ እንደለኛ ነው። ሄሎ ጤናን አቤት ከቢዩ ነበር ምደውለው ቤት እሺ።
በርገር ነው አይደለ?
አ እሺ በዘጠና አንድ ዘጠና ሶስት ኦርደር እ
እ አንድ ሶስት vegetable ፒዛ ነበረን አ አ አ- አልደረሰም።
እየደረሰ ነው።
ስንት ደቂቃ ከዚህ በኋላ maybe አስር ደቂቃ አስር ደቂቃ እንኳን በጣም አዎ።
ብዙ ነው። በጣም ዴዚ ብዙ ሁለት ነው አውጥተናል። አንድ ነው የቀረን።
እኮ ታዲያ አስር ደቂቃ ሳይሆን ከዛ በታች ማ- በ- ማውጣት ቻል።
እሺ፣ አሁን already እሺ፣ እኮ እሺ።
ሰዓቱ በጣም አልፏል።
order ተደራርቦ ነው በማ- እናቴ። እሺ five minutes only። እሺ
እሺ ከአምስት ደቂቃ በኋላ እሺ።
ግን መልሼ እደውላለሁ እናት። customer እሺ፣ እየደወለብን ነው።
okay እሺ